ይበልኝ የሚለው ሙሉ ሰላም ነው።
ሰላም።
አዘን የቦርንማዎች ጨዋታ ቀርቶን ነበርና እሺ cash out ለማድረግ ፈልጌ
cash out ማለት
አይ የቦርንማዎች የተቋረጠው ጨዋታ አለ አዎ እሱን አስወጥተን በቃ ሁለት ጨዋታ ይቀረዋል እሱን እናስወጣ ብለን cash out ማድረግ አትችልም። እንትን postponed የሆነ ጨዋታ ካለው ካሻውት አ።
ማድረግ አይቻልም።
የተቋረጠን ጨዋታ ቢሆን ማለት ነው።
አዎ እሺ